ማልጄ ልነሳ ዛሬም ላሰማ የድል ምስጋና በአዳዲስ ዜማ ጨለማው በርቶ ሌሊቱ ነግቶ ዝማ ያሰኘኝ መንገድ ቀንቶ ዝማ ያሰኘኝ መንገድ ቀንቶ እዘምራለሁኝ እዘምራለሁኝ እኔስ እኔስ እገኛለሁ አቤት ቀኔን እገኛለሁ እዘምር እዘምራለሁኝ አቤት እዘምራለሁኝ እኔስ እኔስ እገኛለሁ ቀኔን እገኛለሁ አቤት አቤት ለማሪ ሆኖልኛል ምስጋና ባፌ ሞልቷል ብዘምር አልሰለችም ኢየሱስ በያላፍረም ልማድ ሆኖልኛል ምስጋና ባፌ ሞልቷል ብዘምር አልሰለችም ኢየሱስ በያላፍረም በሕይወቴ ያለፉት ታምሮች ቢወሱ አቀበት ቁልቁለት እረ ስንቶች ተረሱ ቁጥር ያልዘልቃቸው አንድ ባንድ ብዬ ግን ይሄን አውቃለሁ ረዳኸኝ ጌታዬ ግን ይሄን አውቃለሁ ባንተ ነው ወዳጄ ያለው ይኸው ቀኑ ወጥቶለኝ ባንተ አማረበኝ መዝሙር አይሰለቸኝ አይጠፋብኝ ካፌ መዘመር መቀኘት ሁሌ አዲስ ነው ለእኔ በአንደበቴ ሞልቷል አዳዲስ ዝማሬ ሐዘን ለቅሶ የለም አዲስ ሰው ነኝ ዛሬ ሐዘን ለቅሶ የለም ልዩ ሰው ነኝ ዛሬ እዘምራለሁኝ እዘምራለሁኝ እኔስ እኔስ እገኛለሁ አቤት ቀኔን እገኛለሁ እዘምር እዘምራለሁኝ አቤት እዘምራለሁኝ እኔስ እኔስ እገኛለሁ አቤት ቀኔን እገኛለሁ አቤት አቤት መለስ ብዬ ሳየው ቆሜ ሳስተውለው ያለፍኩትን ሁሉ ዛሬ ሳስታውሰው ኧረ መለስ ብዬ ሳየው ቆሜ ሳስተውለው ያለፍኩትን ሁሉ ዛሬ ሳስታውሰው አቤት ስንቱ ስንቱን አለፍ በክንድኝ የተደገፍ ስመ ይክብር ሌላ የለኝ እጅ መንሻ የሚሆነኝ ኧረ ስንቱ ስንቱን አለፍ በክንድኝ የተደገፍ ስመ ይክብር ሌላ የለኝ እጅ መንሻ የሚሆነኝ አቤት ስንቱ ስንቱን አለፍ በክንድኝ የተደገፍ ስመ ይክብር ሌላ የለኝ እጅ መንሻ የሚሆነኝ ኧረ ስንቱ ስንቱን አለፍ በክንድኝ የተደገፍ ስመ ይክብር ሌላ የለኝ እጅ መንሻ የሚሆነኝ አቤት ስንቱ ስንቱን አለፍ በክንድኝ የተደገፍ ስመ ይክብር ሌላ የለኝ እጅ መንሻ የሚሆነኝ ኧረ ስንቱ ስንቱን አለፍ በክንድኝ